ሄሎ ሄሎ፣ ጤና ይስጥልኝ ቅድስት ቤት ሄሎ ቅድስት ሄሎ ሄሎ፣ ሰላም ነው እናት?
ሰላም እንዴት ነህ?
አለሁ እግዚአብሔር ይመስገን።
ሰላም እንዴት የሆነ ነህ? አይሰማም?
ይሰማል እናት፣ አይሰማሽም? አይሰማሽም? አሁን እየተሰማኝ ነው። እሺ እሺ እናት፣ አሁን እንትን- ይሰማኛል፣ እኔ ይሰማኛል።
እሺ ሰባ ሶስት ዘጠና ዘጠኝ ሰማንያ ሰባት ኬዛት ነበረ እንትን order አውጥቼ ነበር ባለፈው እና ይስተካከላል ብለውኝ ነበር deposit ላይ ስንት ስንት ስንት ስንት አልከኝ? ስንት ስንት ሰባ ሶስት ዘጠና ዘጠኝ ሰማንያ ሰባት
ሰማንያ ሰባት እሺ፣ የመቼ order ነው? የቆየ ነው? አ?
እሑድ- እሑድ ነው። እሑድ ዕለት ማታ ላይ ያወራኋት ሰላምን አውርቻት ነበር። driver support ደውሉ ስትሉ ነው አሁን በዚህ የደወልኩት።
እሺ እሺ፣ ምን ነበር ታዲያ?
ምግቡ cancel ሆኖ ተመላሽ ሆኖ ነው ከፍዬ ነበር። ያው deposit ላይ ይሞላል ብለውኝ ነበር።
okay እንደዛ ነው እና አዎ።
ይሞላልሃል ተብሎ ነበር አይደለ?
አዎ እና በቃ እስካሁን አስ- አሳውቅ ብለውኝ አል- አልተሞላም።
እሺ እና አሳ- አሁንም አስተላልፍልሃለሁ ይሞሉልሃል። እሺ እሺ እናት እንትኑን እ፣ ልላክልሽ አምስት መቶ ዘጠና ብር ነው ደረሰኙን ደረሰኙን driver support ላይ ላከው እ፣ ልኬዋለሁ። ጥሪ አይቀበልም ዜሮ አራቱ ላይ አይደል no no no ዜሮ አራቱ እ።
ላይ screenshot I mean ፎቶ አንስተህ ደረሰኙን ልኬዋለሁ።
ልኬውልሽ።
ዜሮ አራቱ ላይ ቆይቻለሁ።
እውነት ከላኩ ልከኸዋል?
አዎ ሰኞ ዕለት ነው የላኩት ሰኞ ዕለት በቃ እሺ እሺ እሺ እና አስተላልኝ እሺ እናት እሺ እሺ እሺ እሺ